እኔ ስልኝ ለስፖርት እኮ የምንረዳው
ሁሉ ስፖርት ናቸው።
አዎ ልክ ነዎት።
በሁሉ ስፖርት ወደ ቴሌብር ዘጠኝ ሺህ transaction አድርጌ ነበር፣ ግን እስካሁን አልገባም። ትላንት ነው ያደረግኩት።
ያልገባሉትን ፎቶ አንስተው ልከዋል በቴሌግራም በቴሌግራም ልኬ ነበር፣ ግን ምንም ምንም ምላሽ አልሰጡኝም።
ስልኮትን ንገሩኝ። ቴሌግራም ላይ ላኩበትን
አ ቴሌግራም ላይ ላኩበትን ስልክ ይንገሩኝ።
ዜሮ ዜሮ ዘጠኝ እሺ ሰላሳ ሁለት እሺ አስራ አራት
እሺ።
አስራ አንድ ሀምሳ ስድስት
ይህ ብዙ ነው የነገሩኝ።
አ ዜሮ ዘጠኝ ዜሮ ዘጠኝ
ና ና አይደለም ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት አስራ አራት
አስራ አስራ አራት አስራ አንድ
እ
ሀምሳ ስድስት
እሺ አንድ ጊዜ ጠብቅ። ቴሌግራም ላይ የጠየቅነው ጥያቄ አለ፣ ገብተው ይመልሱ ቴሌግራም ላይ
እሺ እና መልሱን ቴሌግራም ላይ ስለምናሳውቁት በትዕግስት ይጠብቁ። የጠየቅነውትን ገብተው ይመልሱልን።
እሺ አመሰግናለሁ።
እሺ